હેલો વિશમર વિશમર બેન શાંતિભાઈ બોલેલા છો እንዳልከኝ શાંતિભાઈ શાંતિભાઈ કુતરો ፈልጌ ነው ኦኬ ስልካቸውን ልስጥ ሳንቲም በይ እሺ አንድ አዎ።
ጠብቀኝ ዘጠና ሶስት ስልሳ ነው እሺ short code short code ነው ዘጠና ሶስት ስልሳ
ሌላ ረጅም የላቸውም
የቴሌግራም
አይ ዘጠና ሶስት ስልሳ ነው ያልሽኝ
ዘጠና ሶስት ስልሳ አዎ እሺ እሺ አመሰግናለሁ ሌላ ከፈለክ ልንገርህ የቴሌግራም
ቴሌግራማቸው ስንት ነው
ዜሮ ዘጠኝ ሰባ አርባ ሰባት ሀያ ሰባት ስልሳ ዘጠኝ
ዜሮ ዘጠኝ ሰባት አርባ ሰባት ሀያ ሰባት ስልሳ ዘጠኝ እሺ